ጽዋ እስመ አንሆ ነገ ዘይሰ ዘይሰ አንሆ ለእግዚአብሔር እንዳነጋገር ዘይሰአኖ የሚል በማላላት የሚነገር አነጋገር አለ። እንደ አመል ሆኖ ማለት ነው። ወመ ድርብ እስመ አንሆ ነገ ይሳንሆ ለእግዚአብሔር ወሕመተ ጽዋ አምልዋ በደዊሆሙ ለመላእክት ማርያም ሰምንተ በምድር ሳንሶሱ